ጤና ይስጥልኝ ለቪዛ ኩላይ እኔ በኮት ምን አይነት የጉዞ መረጃ ልስጦ?
ቪዛ ቪዛ
ሄላ
አቤትና
ድምፆት ይርቃል ደንበኛችን።
ምዝግባ ምዝጌ ነው።
ሄላ
ሄሎ ከተማ
ይርቃል ትንሽ ይሰማል። ምን አሉ ደንበኛችን?
ምዝግባ
ሄላ
አቤት ምን አይነት የጉዞ መረጃ እንስጦት ደንበኛችን?
ያው